ጤና ይስጥልኝ ኢትዮጵያ የደነኛ ባንክ ነው።
እሺ ጥገና ክፍል technician ፈልጌ ነበር እናቴ።
እ እሺ ይቻላል። እንድመዘግብሎት TIN number ኦትን ወይ ደግሞ BG ID ዎትን ይንገሩን።
ዜሮ ዜሮ TIN number TIN number ነው። እሺ አዎ፣ ትላንትና አስመዝግቤ ነበር ግን ድጋሚ ነው እስኪ እ ትናንት አስመዝግበዋል። በዚህ ቁጥር ነው ያስመዘገቡት ወይስ በሌላ ቁጥር ነው?
አዎ፣ በዚህ ቁጥር አይ ትላንትና አስመዝግቤ ያለ ጠዋት ላይ አሀ። እሺ check ላድርግሎት። መስመር ላይ ጠብቁኝ።
እሺ
መስመር ላይ ነው።
አለ አዎ መሳለሚያ ነው ድርጅቶ ስም።
እ መሳለሚያ ነጸብራቅ ነው ድርጅቶ ስም።
አይደል መሳለ አዎ መሳለሚያ ነበር አቃ
እሺ አሁን system ላይ እንደሚያሳየኝ ከሆነ ተመዝግቦ
ተሰርቷል። ትናንትና ተሰርቷል። ትላንትናም ግን ድጋሚ ማውልክ እንደዛ ሆኗል ነው ድጋሚ እንድትልክልኝ ነበር technician መጥተው ሰርተው ድጋሚ የተበላሸባት።
አሁንም ተበላሽቷል እያሉ ነው።
okay እሺ፣ እንደዛ ከሆነ ድጋሚ ያስተላልፍልዎታለሁ።
ድጋሚ ያስፈልግልኝ በቃ እሺ፣ ሌላም ረዳውስ ነገር አለ?
በቃ thank you እሺ፣ እኛም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን ይሆናሉ።
አ